የዋሽንግተን የህክምና ማዕከል
ጤና ይስጥልኝ።
አብሮ ይስጥልን።
እ አልትራሳውንድ ታዘውልን ነበር።
እሺ የ foot ultrasound እም፣
እዛው ዋሽንግተን ነው የምናገኘው።
የምን foot የእግር foot
አዎ ነው፣ ግን ከዚህ ሰዓት በኋላ አይኖርም።
እኮ አይኖርም። ዋጋውን ማወቅ እችላለሁ ማ ይቅርታ በኋላ ትደውይልኝ። አሁን customer ፊት ለፊት ስላለ ስልክ ላይ ያነሱ ይችላሉ medical ኦች እና check አደርግልሻለሁ በኋላ
እ እንትን ላይ እሺ፣ እሺ፣ ወይም እደውልልሻለሁ እኔ ቁጥርሽን ይዤ እሺማ thank you